አይደለም። ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውሉት።
አዎ፣ እሺ ማሜ።
አሁን ጨዋ ዘው ነበር የተሳሳተ ግሩፕ ላይ ገብተው።
አዎ፣ የተሳሳተ ግሩፕ ላይ ገባች።
አሁን ሲሳይ የሚለው ጋር ነው የገቡት።
ተይ እንጂ ወይኔ፣ ለዛ ነው የተሳሳትኩት። ለምን አልደረሰም እያልኩኝ።
ኦኬ፣ የት ነበር የእርሶ ሎኬሽን?
የኔ ቲፒኦ ከሴና ጋር ታስገብኛለሽ። የሴና እንትን ላይ ሴና ስያኔ የሚለው ላይ ትጨምርኛለሽ።
ኦኬ፣ እንደዛ እንኳን አይቻልም። እርሶ ራሱ መግባት የሚችል እና እንዴት ነው የማደርገው?
አዎ ነቢያት አሁን ጣፎ ሲሳይ በሚለው ጣፎ ነበሩ። እነዛ እነዛ ጣፎ ነበሩ።
አዎ ጣፎ አይመቸውትም አይደለ?
አይ አይ
ኦኬ በቃ ብር ነው ቲፒኦ ነኝ ወይ ብሩ ይመለስልኝ። እሺ ይሄ ብሩ ነው ሪፋንድ የሚደረግ አይ፣ በቃ እሺ።
ከሌላ ጋር ይገቡ። እሺ እሺ አመሰግናለሁ። እሺ እናመሰግናለን።
እሺ እናቴ፣ እሺ